ይባላል የምለብሰው
እንትን ስርዓት ወልዳጅ ነበርኩ።
የምን ባል የምን ባል ማለት
ስፍርና ከተገኘ ስፍርና
እሺ፣ እሺ
ስልክሽ ላውራ ስልኩን ላውድ አድርገውት
አልሰማኝ
ላውዱን ያጥፉታል።
አልኩ።
እሺ፣ አዎ፣ ቅድም ድምጽ ሲሰማኝ ነበር ለዛ ነው።
እም፣ እሺ፣ የምን ባለሙያ ነኝ አሉ?
ኦ፣ ሾ- ሾፌር ነው ማለት በዜሮ አመት
ሰርተው ያውቃሉ? ልምድ የለዎትም?
ልምድ የለኝም።
እሺ፣ ማን ልበል ስሞትን?
ዮናታን
ዮናታን ማ
አዳሙ
እሺ፣ ስልክ ቁጥሮትን ይንገሩኝ።
እርሶ ዜሮ ዘጠኝ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ አንድ
ሰላሳ አንድ ዘጠና አምስት ሰባ ሶስት
አስራ አምስት ዘጠና አምስት ሰባ ሶስት
ሰባ ሶስት እሺ፣ የት አካባቢ ናት?
አዋሪ
እሺ እ ልምድ የለዎትም አይደለም?
አ አ
ምንድን መንጃ ፈቃዶት?
ህዝብ አንድ
ስለ ጉዳይ መረጃ ከየት ነበር የሰሙት?
ጓደኛዬ ጋር ነበር እንደዚህ አለ ብሎ ስልኩ ነው የሰጠኝ።
እሺ መልካም እ ሙሉ መረጃዎትን ተቀብያለሁ። ነገር ግን ወደ ስራ ገበያው ለመግባት ግዴታ በአካል ቢሮ መጥተው መመዝገብ ይኖርቦታል እና ለቀጠሮ እኛ እንደውልሎታለን። ቴሌግራም ይጠቀማሉ? ወይ?
አ አ
እሺ የቴሌግራም ሊንኳችንን እልክሎታለሁ። እድሜው ስንት ነው?
ሀያ ስምንት
ስምንት እሺ። ስለዚህ link ኡን እልክሎታለሁ። በዛም መከታተል ይችላሉ።
እሺ እሺ
እሺ እሺ መልካም ቀን።
እሺ ማለት